Can I speak with you? Hello?
Hello
አቤት እህ፣ እባክዎት አ- አንድ ጥቆማ ለመጠቆም ነበር። አንድ ህጻን ልጅ ነበረች እና በጣም የአምስት ዓመት ልጅ ነች። እ፣ እሷን እ፣ ወደ እናንተ ጋር ለማምጣት ምንድን ነው process?
ህጻን ልጅ ለመጠቆም ፈልገው ነው?
አዎ
እሺ። ስንት ዓመቷ ነው ህፃኗ?
እ?
የስንት ዓመት ነው ህፃኗ?
አምስት ዓመቷ ነው። አምስት ጨርሳ አሁን ወደ አምስተኛ ዓመቷ ነው። ወደ ስድስት ትሄዳለች ማለት ነው። አምስት ነው።
እሺ እ፣ ከሌሎች ህፃናት ለየት የሚያደርጋት ምንድን ነው ያለው?
ከሌሎቹ ህጻናት ለየት የሚያደርጋት እ፣ የመ- የመጣችው የአክስቴ ልጅ ልጅ ነች። ከሱዳን ነው። በአሁኑ በስደት አመጣጣል አይደለ? ተፈናቅለው ነው የመጡት እና ልጅቷ አባቷ እኮ ያቃስተው ነበር እና ለየት የሚያደርጋት ስላልሽኝ ነው። ሁለት ናቸው ልጆቿ እ፣ እና ይዛችሁ የመጣችሁ በዚህ በ እንትን በምንድን ነው የሚመጡት በመተማ አይነት ግማሹን በግር ምናምን ነው ተፈናቅለው አባቷ ደግሞ ወደኋላ ቀርቶ ነበር እና እናት ሁለት ልጆቿን ይዛ ትመጣለች ይዛ ትመጣለች። ልጅቷ በጣም ጭንቅላቷን እንጃ ከማስበው በላይ ነው እና እዚህ ከመጣች በኋላ የሆነ መንገድ ላይ እናታቸው ታማ አይዞሽ እናቴ እቃችን ተጭኗል ይላታል ትላለች። ገባሽ? እቃችን የቀረ መስሎች ከሆነ እኔ ቤት ሲደርሱ ነው